ሴትዮ ስልክ አታነሳም ደግሞ
ሄሎ ሄ- ሄሎ አቤት።
እ፣ ሰላም ጸጋ አቤት። ራሄል ምን አሉኝ?
ራሄል።
ራሄል ነዎት?
አዎ ይቅርታ ቤላ ላይ order አድርገው ነበር አዎ አዎ።
ነበረ ስሞት እዛ ላይ
አሁን
እ፣ ቲማቲሙ ላይ ማለት ነው።
እኮ የኔሙና አይደል?
አዎ አይ፣ አሁን
እል- እ፣ እዛ ላይ ያሉት ቤላ፣ ባንቺ፣ ሙሌ፣ እ፣ እ፣ ሙስኬና አቢ ናቸው።
ያው ግን በእኔ አካውንት ነበር ሲከፈል የነበረው ማለት ነው። በእነሱ ይዘን የገባን እ፣
ከዛ ስለዚህ- እንዴት ተቆጥ ቆርጣችሁ
ስለዚህ እርስዎ ማንኖት እዚህ ውስጥ
ይኸውልሽ የቤተሰብ ላይ ያለውን እናስገባና ግን የከፈልኩት በኔ በኔ ስልክ በኔ ቴሌብር ማለት ነው።
ሙሉውን
አዎ በአንድ እሺ።
በአንድ ሰው ስልክ ስንት ኪሎ ነበር order ያደረጉት? በአስራ ሁለት
እኛ ስድስት ነበር የፈለግነው extra ግን አንድ ተቆርጦብን
okay፣ አምስት ነው የመጣው ማለት ነው።
ስድስት ነው የመጣው።
እሺ መቼ ነው የተረከቡት? hello ሄሎ